ሄሎ ጤና ይስጥልኝ።
ሄሎ ጤና ይስጥልኝ። እሺ ድሬዳዋ ያለውን የ stand-up comedy attend ለማድረግ ፈልጌ ነበር።
እሺ ይቻላል። አሁን ተመዝግበው ቦታ የያዙና ትኬቱን የቀኑ ቀን በር ላይ ያገኛሉ።
በር ላይ አዎ እሺ።
እዛው በቦታው። እሺ ስሞትም አልበል።
የሻምበል ዶክተር የሻምበል
እሺ ሻምበል ማን?
ጌታና
እሺ ስልክ ቁጥር ይንገሩኝ። ዜሮ ዘጠኝ
ሀያ ሀያ ሰማንያ ሶስት እሺ